ጤና ይስጥልኝ ሚዲያ ኢትዮጵያ። ሰላም ነኝ። ባኮ ምን ልርዳው?
ከፍቼ ነበር የምደውለው።
እሺ ደንበኛችን
hello
ይሰማል? ደንበኛችን ድምፆ ትንሽ ይቆራረጣል።
ልውጣ ወዳችሁ።
ደንበኛችን መስመር ላይ ያሉ
አቤት አለው አለው አለው።
መስመር ላይ ያሉ ደንበኛችን እሺ አይሰማም? hello
መሀል ላይ እየተቆራረጠ ነው። አሁን ይሰማል።
አሁን ይሰማል?
አዎ አሁን ይሰማል።
እንትን ነበረ የሁለት ሳምንት ባለፈው ሳምንትም ደውዬ ነበረ። አሁንም ደወልኩላችሁ።
እሺ ወደ draft draft የለም draft የለም ቢራ ምርት የለም ምንም አይነት ነገር የለም። ወደ ክፍለ ሀገር ማለት ነው እ ሄሎ አሎ መልሼ ልደውልልሽ መሰለኝ።